ጤና ይስጥልኝ አሪፍ ነኝ።
ሰላም ነው።
እግዚአብሔር ይመስገን።
ቅድም ልኬልሽ ነበር እንትኑ
ስክሪንሻቱን ስክሪን ሻት ያደረኩት እሺ ማን ልበል ስሞት እንደሚያች
ሰለሞን ሙሉ አዳ
ማን አሉት ለማያች ሰለሞን ሙሉ አዳ ሰለሞን ረዳ ሙሉ አዳ ሙሉ አዳ ሙሉ አዳ ሙሉ አዳም እሺ ማን በሚል ስም ነው ቴሌግራም ላይ ላኩልን ቴሌግራም ስሞት ማን ነው ስላላየሁት ነው ለማያት
አይቼዋለሁ ብላ ነበር እኮ screenshot አድርጌ ልኬላት ነበር።
እሺ ምናልባት ሌላ agent ያስተናገደችው ስለዛ ይሆናል እሺ ለማያት እርግጥ ከተለመደው ነው አንድ ሺህ አንድ መቶ ያሰባት ነው።
እሺ እሺ አዎ ደርሶናል። ደንበኛችን ያው አስተላልፈንሎታል ከሚመለ- ለሚመለከተው ክፍል solve ሲያደርጉ እኛ ራሳችን ደውለን እናሳውቆታለን። እሺ ሌላ የምረዳዎት ነገር አለ?
አይ ቆያ በጣም ትናንትና እኮ ነው ገብቶ አልገባም።
አዎ ደንበኛችን ከእርሱ በፊትም ብዙ የተመዘገቡ ደንበኞች አሉ። እንደዚህ በእንደዚህ አይነት case system ላይ ችግር ስለነበር
እናንተ ብቻ ትንሽ ሊቆይቦት ይችላል። እሺ ደንበኛችን ሌላ የምረዳዎት ነገር አለ?
አይ በቃ ይሄ ነው።
ስለደወሉ እናመሰግናለን። አገልግሎት ያለው ስነስርዓት ከሚሰሙ ድምጽ ባለ